hello ጤና ይስጥልን። ችብችብ ሰላም ነው እናት?
ሰላም።
እግዚአብሔር ይመስገን። ባለፈው በሀያ ዘጠኝ order አድርገን ነበረ ሽንኩርት order አድርገን ዛሬ ነው እንትን ያለው።
እሺ
ዛሬ ደግሞ አብዛኛው ሰው ቢሮ የለም። አጋጣሚ እኔ እንኳን ቢሮ ነኝ።
እሺ ወደ ነገ መቀየር ይችላል ወይስ
እ ዛሬ እዛ- ይመጣሉታል ተብለዋል?
ሰፈር? አይ እኔም ተደውሎት ነበር contact ተብሎ?
አላገኘውም። አይነሳም። busy ነበረ ትላንትና፣ አልተደወለም። ለማስቀየር በቃ ማለት እሺ።
ነው።
ስለዚህ ለነገ ላስተላልፍሎት። አሁን ዛሬ እርሶ ሊወጡ ነው።
አዎ፣
ሽንኩርት ነው አይደለ? አጠቃላይ አስራ ሁለት ኪሎ ሽንኩርት group።
ነው። አዎ አዎ።
እሺ ለነገ እናስተላልፋለን።
ወይ ፈረንሳይ ነገ ማምጣት ይችላሉ?
ይመጣሉ። እንደዛ እንኳን አይቻልም።
ስለዚህ እሺ ወደ ነገ ይሁን። እዛው በ- የሞላሁት ያው እንትን መጀመሪያ ጋር- ባስገቡት ሎኬሽን ነው የምናመጣሉት።
አ- ፖስት ደረጀ ኦፊስ።
ኖት አይደለ? በደረጀ አዎ ኖት። በቃ እሺ ነገ እንልካለን።
እሺ፣
እሺ እናመሰግናለን።
ቴንክ ዩ።
መልካም እሺ፣ ቀን።
እሺ።